እንደምችው
ጤና ይስጥልን አለን እግዚአብሔር ይመስገን።
መጋቢ እሸቱ ማግኘት እችላለሁኝ? በዚህ ይቅርታ፣ ይሄ Donkey Tube ነው።
እ ዶንኪ ቲዩብ ነው። ይሄ
እሺ፣ አንቺ ታናግርኛለሽ?
Donkey Tube ነው። መጋቢ ሐዲስ እሸቱን እ፣ ስልክ አናውቅም።
አይሰማም። እሷ ኔትወርክ ነው
እንጃ ይሆናል።
እ፣ የሆነ ቤተክርስቲያን አደጋ የደረሰበት ነበር እንትን ለማለት ነበር።
ምን አለው? ይቅርታ፣
እ፣ የሆነ ቤተክርስቲያን አደጋ የደረሰበት ነበር እሳት አደጋ ይሄ Donkey Tube ነው። የመጋቢ ሐዲስ እሸቱ ስልክ አይደለም።
አይደለም?
አ
እሺ፣ በምንድን ነው የማገኘው እሱን?
እኔ እንጃ አላወኩም። ይቅርታ።
እሺ እሺ